ሄሎ ጤና ይስጥልን ቤት ቤት ሄሎ አሁን አሁን ጥናብር ትናንስ ሆን ጅቦ ስላለኝ አይቁረጥ አኮንጅ ላይ ቁረጥ አይገባም። ግን ጅቦ ስላ
ዲፖዚት አድርገ ነው አዎ ጥናብር ነው ዛሬ ነው ያረካው።
አዎ አሁን ሜሴጁ ልከልናል ቴሌግራም ላይ
ሚዜጁ አዎ ሜሴጁን ቴሌግራም ላይ ላክልንና ለቻፓ እናሳውቅልክ።
ከበስቱ በስቱ ውስጡ አዎ ከእንትን ወደ ቤት ቤት ስታደርግ የተቆረጠብክ ሜሴጅ አለ አይደለ?
አዎ ማዜጅ እሱን እሱን ላክልኝ እሺ፣ ላሳውቅልክ ለቻፓ ቴሌግራም ላይ ላክልኝ።
እሺ ሮዝ ይመጣል